Hello ጤና ይስጥልን ቤት ቤት
እንትን ሳሰው cash out አዝዤ ነበረ ስድስት ሺህ ብር እና አል- አልገባልኝም።
እሺ በደወልከው ቁጥር ነው አዎ confirm ታደርግልኛል?
እሺ አንዴ ጠብቀኝ መስመር ላይ እሺ
ቴሌ ብር እሺ ዛሬ ነው አይደል አዎ ነው።
እሺ አሁን ገብቶላል እሺ check አዎ አድርገዋል ደርሶኛል። አመሰግናለሁ።
እሺ መልካም ቀን እሺ መልካም ቀን